Hello? ሄሎ
ሄሎ ጤና ይስጥልኝ።
የሽልማትና የሽልማት ፈልግ ም- አቤት
ሽልማትና የመኪና ባልጌ ነበር ይቅርታ፣ ድምፆት ምንም አይሰማም። ድምፆት አይሰማም። ይሄ ቴሌቪዥን ነው።
የኔትወርክ ችግር ነው። እኔ የሽልማትና መኪና ፈልጌ ነበር ምን ፈልጌ ነው?
የመኪናና ሽልማት ፈልጌ
ይሄ ቴሌቪዥን ነው። ቴሌቪዥንን ለመጫወት ፈልገው ነው።
እ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
በኋላ ነው
ኮከብ ዘጠኝ ሰማንያ አምስት ሄሎ ሄሎ